Hello hello፣ አቤት።
ጤና ይስጥልኝ።
ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ከድል አጋር ነበር የምደውለው።
አ
አጋር ለመሆን ተመዝግበ ነበረ።
አ ተመዝግቤ ነበረ።
SMS link ልከንልህ ነበር አይተኸዋል?
link አ ላካችሁልኝ?
አዎ ልክ ያለሁኝ እሱን ቪዲዮ እና ወይ ካልሆነ ድጋሚ ልክልሃለሁ።
አ ከዛም በኋላ እሱን ካየህ በኋላ website ኣችን ላይ ገብተህ W W ድል ገበያ dot com አ እዛ ላይ ትመዘገብልኝ እና ከዛም በኋላ መልሰህ ትደውልልኛለህ።
እሺ እሺ።
እሺ እሺ በቃ ላኩልኝ። ለማንኛውም ካልገባ እሺ አላየሁትም።
ያውና እሺ website ኡ ላይ ተመዝገብ።
እሺ ከዛ በኋላ ግን ደውልልኝ። እሺ?
እሺ። በዚሁ ነው?
አዎ በዚሁ ደውልልኝ።
እሺ እሺ። አመሰግናለሁ።
እሺ አመሰግናለሁ።
መልካም ቀን።